ትሄጃለሽ?
ነው
ሄሎ አቤት።
ኛ ደግሞ አስራ ስድስት ነበር የምደውለው እሺ
እ እሺ
እንትን bonus win አለቅም ብሎን ነበረ።
እሺ ቲኬቱን ላኪልን ወይም cashier code ኡን ትነግሪኛለሽ፣ check ላድርግልሽ።
cashier code ኡ
አዎ
እ አስራ ሁለት
አስራ ሁለት ሰባ
እሺ ሰላሳ ሰባት እሺ አርባ አምስት እ አርባ አምስት አርባ አምስት እሺ